አለበሰኝ የድል ካባ አለበሰኝ ደራረብኩኝ የድል ካባ ደራረብኩኝ አራመደኝ በከፍታ አራመደኝ ተራመድኩኝ በከፍታ ተራመድኩኝ ታሪኬን ቀይሮ እንደ መርዶክዮስ የሞትን ጽሕፈት ሽሮልኝ ኢየሱስ ታሪኬን ቀይሮ እንደ መርዶክዮስ የሞትን ጽሕፈት ሽሮልኝ ኢየሱስ ሀማ ባይኑ ያየ ጆሮው እየሰማ ንግስናው ተሰጠኝ ቀን ወጣ ለኔማ እንዲህ ነው ኢየሱስ መስራትን ሲያውቅበት አዋጅ ገለበጠን ባንዲቷ ሌሊት እንዲህ ነው ኢየሱስ መስራት ሲችልበት ከሳሼ እያየኝ ራሴን ቀባው ዘይት መንገዴን አቀናው በሩን አርጎ ክፍት በድል አራመደኝ እየመራኝ ከፊት ቃል ኪዳኑ ድል ነው አይደለም የሽንፈት ገና ብዙ አለ ያላየሁት ሕይወት ዙሪያዬን ቢዞረኝ ጠላቴ ቢለፋ ኢየሱስ አለልኝ የማያንቀላፋ ሀማ ባይኑ ያየ ጆሮው እየሰማ ንግስናው ተሰጠኝ ቀን ወታ ለኔማ እንዲህ ነው ኢየሱስ መስራትን ሲያውቅበት አዋጅ ገለበጠ ባንዲቷ ሌሊት የጌታ ምሕረት እጅግ አስደነቀኝ። ሁሉ ደህና ሆኖ ሰላም የበዛልኝ ያንን የድል ካባ ደራረብኩኝና ምስጋና እላለው በጽዮን ተራራ አለበሰኝ የድል ካባ አለበሰኝ ደራረብኩኝ የድል ካባ ተራረብኩኝ አራመደኝ በከፍታ አራመደኝ ተራመድኩኝ በከፍታ ተራመድኩኝ ታሪኬን ቀይሮ እንደ መርደኪዮስ የሞትን ጽሕፈት ሽሮልኝ ኢየሱስ ታሪኬን ቀይሮ እንደ መርደኪዮስ የሞትን ጽሕፈት ሽሮልኝ ኢየሱስ ሀማ ባይኑ ያየ ጆሮው እየሰማ ንግስናው ተሰጠኝ ቀን ወጣ ለኔማ እንዲህ ነው ኢየሱስ መስራትን ሲያውቅበት አዋጅ ገለበጠ ባንዲቷ ሌሊት ሀማ ባይኑ ያየ ጆሮው እየሰማ ንግስናው ተሰጠኝ ቀን ወጣ ለኔማ እንዲህ ነው ኢየሱስ መስራትን ሲያውቅበት አዋጅ ገለበጠ ባንዲቷ ሌሊት